Aerospace አለማየሁ ምንደርዶ አብራሽ ነኝ። አሁን ደውዬ ነበረ ስልክ ሰጣችሁኝ። ከዚህ በፊትም ያልገባልኝን አሁን ያልገባኝም አለ ነበረ ማለት ነው።
እሺ ደንበኛችን ልከውልን ነው
አቤት
ልከውልናል ነው አሁን ደንበኛ ያ- ያው የዛሬውን ልክ ያለው የባለፈው ራሱ አልገባም። በቃ ዝም አልኳችሁ ማለት ነው። አሁን ደግሞ የኛው ደግሞ እንትን አለ። እኛውን ጠብቅ እንዳት ላኩልን እንጂ እንጂ እኛ ብንጫወት እየተበላን አይደል?
እሺ ደንበኛችን ስሙ ስማን ነው የሚለው ያሬት ተፈራ አሁን ልክ ያለው በቴሌ ዜሮ አንድ ሀምሳ አምስት ላይ ልክ የለው ቴሌግራም ላይ ስታዩ የቴሌግራም ከላይኛውም ይ- ይ- ያው Y Y Z ነው የሚለው Y T- ያሬት ነው ያው ሀምሳ ሰባት ሀምሳ ሰባት የሚለው ላይ ማለት ነው።
አዶ የሚለው ነው ደንበኛችን አዶ አዎ አዶ የሚለው አዎ። እስቲ ከዚህ በፊትም የተላክ- የላኩላችሁ ቆይ system ምናምን ብላችሁ አላካችሁ አራት መቶ አሁን ደግሞ አሁን ዛሬ አሁን ደግሞ አራት መቶ አልገባልኝ። ይህንም እንዳቀጠ እየተበላን ነው እኛ እ ይሄኛውን የላኩትን ደርሶናል ደንበኛችን በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን አትደውሉም። ምን ነኝ የምደውልላችሁ? እንዲ ዛሬ ት- ታስገቡልኛላችሁ አታስገቡልኝ?
ደንበኛችን በእኛ ያኛውን በኩል ዝም ብለን አይደለም ያን- ያ- ከዚህ በፊት የነበረውን አራት መቶ ዝም አልኩኝ። system ነው ብላችሁ አሁንም ደግሞ የኛውንም system ነው እንዳት
እሺ ደንበኛችን በእኛ በኩል አይተን እናሳውቆታለን መልካም ምሽት ይሆንላችሁ እደውላለሁ። አታሳውቁም እናንተ እሺ እሺ